አቤት
ትናንትና withdraw አድርግቼ ሶስት መቶ ብር እሺ
አልገባልኝም ቴሌ ብር ላይ እሺ አንዴ ትጠብቀኛለህ transfer ላድርግልህ ቆይ እሺ
ቤት ዲቦራ ነኝ። እባክህ ደው
ሄሎ ሄሎ። አቤት ወይ አቤት፣ ሮቤት ምን ለዛ?
withdraw አድርግቼ ትናንትና ሶስት መቶ ብር እሺ
አልገባልኝም እ እሺ፣ የቤት ቤት ቁጥርህን አንድ ጊዜ ትነግረኛለህ?
ዘጠኝ ሀያ አራት እሺ 24 ዜሮ ዘጠኝ እሺ።
ሰባ ስምንት ስልሳ አራት
ትናንትና ያወጣኸው?
ትናንትና ወደ withdraw ብዬ እሺ ወደ ቴሌ ብር ኦኬ፣ አልገባም አስራ ሁለት ሰዓት ምናምን ላይ እሺ። ትንሽ ጠብቅ።